ሄሎ ሰላም ጤና ይስጥልን።
አብሮ ስጥልኝ።
አለልን ልርዳዎት?
ኦኬ ብር ይቆራረጣል። በሳምንት በሳምንት ሁለት ብር
እ፣ አዎ የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡ ነው።
ያን አገልግሎት መቆረጥ ይፈልጋለሁ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥርን ይጫኑ።
ነው አዎ ኮከብ ዘጠኝ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት መላል ብለው ደውለው ስድስት ቁጥር
ከዛም በኋላ ስድስት ቁጥር ይጫኑ።
አዎ ከዛ ይቋረጣል።
እሺ እሺ መልካም
እሺ፣ በቃ መልካም